ሌላ
አቤት
ሰላም ጤና ይስጥልኝ። ስልኝ አብ- አብሮ ስለን አለን። እርዳታ ፈልገን
ምን አሉ?
እርዳታ እርዳታ ፈልገን የሆነ መንገድ ላይ ዝር- ዝርፋ የዘርፈው
ይሄ ቴሌቪዥን ነው። ይቅርታ፣ እ?
ይሄ ቴሌቪዥን ጌም ነው።
ድምፁ አልሰማሁትም እንደሆነ የተወ
ይሄ ቴሌቪዥን ጌም ነው። ጌሞችን ሲጫወቱ ሽልማቶች ያገኛሉ።
ሌሎችን ይደረስ ጌሞችን ሲጫወቱ ሽልማቶች ያገኛሉ።
እሺ
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውሎ ይደውሉ።
እሺ በቃ አጋጣሚ መንገድ ላይ ወድቀን በእናታችሁ ያለ አጠረ በእናታችሁ
መልካም ጊዜ። ጌሞችን ይጫወቱ።
እሺ